መጀመሪያ ላይ አሁን እዛው በር ላይ ቆሜ ደውሉትና
ሄሎ ሄሎ
ሰላም ቅድስት መልሼ ደወልኩልዎት።
እሺ እሺ check አድርጌልዎት ነበር። በቃ አሁን እንመልስልዎታለን።
እ፣ አሁንም እኮ እያላችሁን ያላችሁ ዝም ብላችሁ ዛሬ ስንደውል አሁን ትላላችሁ እ፣ አይ፣ ወይ አሁን አሁን ትላላችሁ።
እንመልሳለን። ችግር የለውም። መልሰው ይደውሉልኝ እንትን ካላለ እሺ እሺ፣ እሺ፣ መልካም ቀን።